ጤናችን ዋት ነው።
እንዴት አደራችሁ?
እግዚአብሔር ይመስገን።
እናንተ ጋር ክትትል ነበረኝ እና እ፣ ጥሩ internist የሚገባበት እንትን አለ።
አዎ ይገባሉ። ዛሬ
ስንት ሰዓት ላይ ማን የሚባል እ?
internist ጥሩ internist የሚገባበት ይገባሉ። ዶክተር ምራኩ ዶክተር እሸቱ አሉ።
ስንት ሰዓት ላይ
ሁለት ተኩል ይገባሉ። እስከ አስራ እስከ አስራ አንድ ተኩል አሉ።
okay። እሺ፣ እሺ።